ወደ ታች ደውል አምስት መቶ መሀሉን እንሞላዋለን።
hello ጤና ይስጥልኝ። ከቢጂአይ ኢትዮጵያ ነበር የምደውልልዎት። ፍቅር ላውንጅ ኖት?
ከየት ከየት?
ቢጂአይ እም፣ ጊዮርጊስ። እሺ
text ደርሶታል? ሰሞኑን አዲስ የቢጂአይ መለያ ቁጥር ልከን ነበር። SMS ደርሶታል?
አልደረሰኝም።
እሺ እ፣ መለያ ቁጥሮት ልንገሮት ለማያ ከተመቾት
እሺ አ፣ ምን ምክንያት በማድረግ ነው? ምን ስፖንሰር የለም?
ዳኝነት ሽልማት መለያ የለም?
ቁጥር ምን አሉኝ?
እ፣ ምን እኮ አይጠቅም። አሁን ጊዮርጊስ ስፖንሰርም የለው እ፣ ምንም የለም እ፣ ማለት ሽልማት እንደበፊት የለውም። ምን ይጠቅማል?
አገልግሎት ቅሬታ ካሎት ይሄንን የመለያ አይ፣ ቁጥር ይዘው ምን- ሰማንያ ስድስት ምን- ሰባ ሰባት ላይ ይደውሉልን።
ጥሩ ጥሩ፣ እሺ
እሺ